Hello,
አቤት።
ምን ልታዘዝ?
ቅድም የደወልኩልኝ ግን የሆነ ጥያቄና ድሎ ለመሞከር የሚል መጣኝና ያን ጊዜ ምን እንደምጫ ነው አቤት
ጥያ- ጥያቄና ጥያቄና ድሎ ለመሞከር የሚል መጣልኝና ያን ጊዜ ምን እንደምጫ ነው
እንግሊዘኛ ሆነ።
እ-
ትንሿ ስልክ ከሆነች አይቀይርም።
ማን
ትንሿ ስልክ አም- እኛ- አማርኛ አታ- አታነብም።
አይ አማርኛ እጄዋለሁ
ጥያቄና መልሱ በአማርኛ መጣልህ
አዎ መቶልኛል አልመጣልኝም ጥያቄና መልስ የሚለው እኮ።
በእንግሊዝኛ ነው አ- ይመጣል አዎ አይቀየርም።
እሺ
እሺ